hello hello hello ሰላም ጤና ይስጥልኝ።
አብሮ ይስጥልን። ትላንትና ማታ በዚህ ተ- በዚህ በቻፓ ተጠቅሜ ወደ ቴሌብር ስድስት መቶ ሀምሳ ብር አስገብቼ ነበር እና አልገባም ቴሌብር ላይ እሺ፣ የቴሌ ብር ስልክ ቁጥሮትን ይንገሩ።
ዜሮ ዘጠኝ
ዜሮ ዘጠኝ ሀያ አምስት ሀያ አምስት አስራ ሁለት አስራ ሁለት ሰማንያ አንድ
ሰማንያ አንድ ዘጠና ዘጠኝ
ዘጠና ዘጠኝ ጠብቆኝ መች ነው ቀኑ?
ማምሻ ነው ትላንት ማታ ሌሊት አካባቢ
ከምን betting ነው?
ከአበሻ
ቆይ አንዴ መስመር ላይ ጠብቁኝ።
እሺ
hello አቤት
እሺ፣ ከሀበሻው ወደ እኛ ስላልተላከ ሀበሾች ጋር እ፣ ደውለው approve ያስደርጉ። እሺ
okay እነሱ ጋር ልደውል
አዎ አዎ፣ ወደ እኛ አልመጣም የጠየቁት withdraw።
እሺ
እሺ፣ መልካም ቀን።